hello
ወይ hello፣ ዋሽንግተን ሕክምና ማዕከል ምን ልርዳዎት?
brain MRI ካለ ደውዬ ነበረ።
አለ ሶስት ሺ አምስት መቶ ብር አለ።
ሶስት ሺህ አምስት መቶ ብር እና emergency ትሰራላችሁ?
ይቅርታ አንዴ ቆይ፣ ይቅርታ አንዴ፣ በጣም ይቅርታ። ይቅርታ price ሲሆን አምስት ሺ ሶስት መቶ ብር ከይቅርታ ጋር አምስት ሺህ ሶስት መቶ ብር።
አዎ።
እሺ emergency ትሰራላችሁ?
እ፣ አስቸኳይ ነው የፈለጉት እርሶ?
አዎ አዎ።
እሺ እ፣ ስልኮትን text አደርግላችኋለሁ። maybe ወረፋ arrange አድርጋ እንትን እንድትል እ፣ ለእርሶ ነው ወይስ ለ- ለ patient ነው?
ለእናቴ ነው okay እንዴት ነው ያሉበት የጤና እክል እንዴት ነው ማለቴ?
ጠዋት ነው ድንገት እንትን ያላት እና seizure seizure አላት seizure አላት የተወሰነ abnormal የሆነ ማለት ነው።
right። ስለዚህ አሁን text ላድርግና ወደ ጤና ባለሙያዎቹ እነሱ communicate አድርገው time ኡን arrange አድርገው እንዲነግሩሽ ብዬ ነው እዚህ መታችሁ እሺ።
ሲቸገሩ
እሺ ማሬ ግን እባክሽ አስቸጋሪ እኮ ይኸው እያስተላለፍኩልሽ ነው። የት ሆስፒታል ነው? ከይቅርታ ጋር
የካቲት አስራ ሁለት በቃ እሺ፣ አስተላልፋለሁ አሁን
እሺ